ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አክሱማዊት ራይድ ነው።
እ፣ አክሱማዊት ራይድ አዎ
ከማይደገና ወደ ቀዳማ ወያነ
ማይደገና ቀዳማዊ ወያነ።
አዎ፣ ስልኳን ልንገራችሁ እሺ ዜሮ ዘጠኝ አስራ አራት አስራ አራት ሀምሳ ስድስት ሀምሳ ስድስት አስራ ዘጠኝ አስራ ዘጠኝ አስራ ዘጠኝ አስራ ዘጠኝ እሺ እንልክላታለን።
እሺ፣ እኔ እናት መልካም ቀን አሜን ለሁላችን ይና እሺ